አሎ ጤና ይስጥልኝ።
አብረጥልን አቶ ዘላለም
yeah
ከአሪፍ ነው የደወልክ ያለው ደንበኛችን እኛ ጋር ደውላ መስሎ ነበር። የላኩልን screenshot ላይ የ- ያደረጉት transaction በ SantimPay እንደሆነ ነው የሚያመለክተው።
እ፣ እኔም እኮ ግራ ገብቶኛል። ገብቷል ብሎ የላከውን message ላስ ልክልሽ።
የላኩልን screenshot ላይ የ- ያስተላለፉት ፔ ነው እንጂ በአሪፍ ፔ አይደለም። ስለዚህ ካልገባሎት የሚጠይቁት ሳንቲም ፔ ነው፣ የሚደውሉት ወደ ዘጠና ሶስት ስልሳ ነው።
ግን እስካሁን ማለት ነው እያስገባው የሚመጣልኝ ወደ ሳንቲም እናንተ ነው እኮ።
እኮ አሁን transaction ሲያደርጉ የመረጡት ሳንቲም ፔ ነው፣ አሪፍ ፔ አልነበረም።
አ፣ ስለዚህ CBE ብር የለውማ የእናንተ። okay አንድ አለም እንዴ?
አይደለም ደንበኛችን የተለያየ ነው።
መልካም እሺ።
መልካም ምሽት ይሁንልዎት።